ሄሎ ሄሎ ሰላም ጤና ስጥልን ስጥልኝ እናት አለን እግዚአብሔር ይመስገን
ቅድም ከሆነ እንትን ላይ ስልካችሁን አግኝቼ ነበር የደወልኩት።
እሺ ምን ነበር ጉዳዮች እ፣ ኮሜዲያን እ፣ እሸቱን ማግኘት ፈልጌ ነበር።
ጉዳዩ ምን ነበር ይቅርታ እ፣ የፊልም script አለኝ ከእሱ ጋር አብሬ መስራት የምፈልገው script ነበረኝ።
ምን አለኝ የፊልም script ነበረኝ።
ፊልም እንዲሰራለት ኮሜዲያን እሸቱን ፈልገው ነው ያ script አለኝ እና እሱ ጋር እሱ ጋር አብርቼ መስራት ስለምፈልግ ለሚመለከተው አካል አስተላልፍልዎታለሁ ስም አለበት ኑሮ አዲስ
ኑር አዲስ ማን ረጋሳ
ስልክ ልውሰድ ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት ስልሳ ስድስት ስልሳ ስድስት አስራ ሰባት ሰባ አምስት አስራ ሰባት ሰባ አምስት አዎ እንደዚህ አይነት ነው መሆን አለበት።
አድራሻ የት ነው አድራሻ ኮልፌ አስራ ስምንት የት አለ ኮልፌ
ኮልፌ አዎ
አንዴ ይጠብቁኝ system እያስገባ ነው እሺ
ጉዳዩ ምን ነበር ያለ ኮሜዲያን እሸቱ ጋር ፊልም።
ፊልም መስራት
ከእሷ ከእሱ ጋር ፊልም ለመስራት script ስላለኝ እሱን ላወራው ፈልጌ ነው።
script ኡ የእርስዎ ነው ወይስ እኛ እንድንጽፍልዎት ነው የራሴ ነው።
እሺ ሌላ የሚነግሩኝ ነገር አለ?
ሌላ የለም በቃ።
ስለደውሉ እናመሰግናለን። ለሚመለከቱ አካል አስተላልፋለሁ እኔ።
እሺ።
እሺ መልካም። እሺ